ሄሎ ጤና ይስጥልኝ ሰላም ነው አለን እሺ ቃላም ነኝ ከአዳማ እሺ ቃላም
ዜር ያለች እ?
ቃላም ድምጽ በጣም እሺ ተስፍሽ ምናምን ብሩክ አሉ አዎ ተስፍሻለ ተስፍሽ ታገናኛለች
ተስፍሽ
ወይ ልደውልለት መልኩ አይ አንቺ